ጤና ይስጥልኝ ሁሉ ስፖርት ነው፣ ባክዎ ምን ልርዳዎት?
ሁሉ ስፖርት withdraw እና deposit ቴሌብር ምናምን የለም እንዴት ነው?
system update እያደረግን ስለሆነ ነው፣ በትዕግስት ይጠብቁን።
okay ይስተካከላል። አ?
አዎ እሺ እና አሁን ቅድም ደውዬልሽ ነበረ ሁሉ ፕላይ ላይ እንዴት ነው slip ኣችንን የምናገኘው?
ሁሉ ፕሌ አይደለም እኮ ሁሉ ስፖርት ነው ያለን እኛ website።
okay virtual ብቻ ያለው እሱ ሁሉ ፕላይ ምናምን የሚባል አንድ አለ አይደል?
website ነው contact- ራሱን የቻለ።
አዎ ይህን ቁጥር ከዛ ነው ያገኘሁት ሰማንያ ስድስት ስልሳ አንድ
አይ እኛ ያለን ሁሉ ስፖርት የሚል ነው።
okay እሺ እንደዛ ከሆነ
እሺ እሺ፣ መልካም ቀን።